hello ጤና ይስጥልኝ ቃል ኪዳን ነኝ ከቤስት ቤት ምን ልርዳዎ ሰላም እንዴት ነሽ?
አለን ሰላም transaction win አድርጌ ብር withdraw አድርጌ እስካሁን account ኤ ላይ አልገባልኝ።
የመቼ ነው?
ትላንት ማታ።
እሺ በዚህ ስልክ ቁጥር ነው ቤስት ቤት የሚጠቀሙት?
አዎ እሺ አንዴ መስመር ላይ ጠብቁኝ። ስንት ብር ነው?
አስራ አንድ ሺ ሶስት መቶ
እሺ አንዴ መስመር ላይ ጠብቁ። እሺ ወደ አንድ ሺ ሀያ ስድስት ሰባ ስምንት ዜሮ ዘጠኝ ሀምሳ ከዛ ሶስት ልክ ነኝ?
እ account አዎ፣ number ኡ ዜሮ አንድ ሶስት ሺ አዎ።
ሀያ ስድስት ሰባ ሰባ ስምንት ስምንት ዜሮ ዘጠኝ ሀምሳ ከዛ ሶስት አዎ
እሺ confirm አድርገዋለሁ። አሁን process ላይ ነው፣ ይገባሉታል።
እሺ፣ አመሰግናለሁ።
መልካም እሺ፣ እኛም እናመሰግናለን።